ጤና ይስጥልኝ ቴሌ ጥሪ ማዕከል ባንኮም ረዳዎች hello
ጠዋት ጠዋት የሚወጣውን plane በረራ ለማወቅ ነበረ። ስንት ሰዓት ነው የሚለው?
ኬት ወዴት ነበረ?
እም?
ኬት ወዴት ነበረ?
ወደ ሳውዲ ነው መሰለኝ።
እ ከሳዑዲ አዲስ አበባ ነው ወይስ ከአዲስ አበባ ሳዑዲ?
ከአዲስ አበባ ሳውዲ ነው።
እሺ check ላድርግሎት። ሳዑዲ ሪያድ ነው ወይስ ደማም?
ሪያድ ሪያድ።
ሪያድ። እሺ እሺ፣ እያየሁሎት ነው።
እሺ።
መቼ ነው? ዛሬ ነው ያሉኝ። ይቅርታ
ብቻ ነገ ነገ መሰለኝ ትግባ ያላል ልጅቷ። ትንሽ ቀኑ ስለተወዛገበባት እኮ ነው። ነገ የሚወጣ በረራ ነገ አዎ።
የሚወጣ በረራ እ?
በየቀኑ ፍላይት አለ።
አ በየቀኑ flight አለ። እርሱ የፈለጉት መቼ ስንት ሰዓት እንደሚገባ ነው flight ኡ?
አዎ ነገ ስንት ሰዓት እንደሆነ ነው።
okay እሺ። ብዙ flight ስላለ ትኬት number ኡን ይልኩልኛል check እንዳደርግሎት።
እ፣ ትኬት ነበሩን ላክ ነው።
አዎ ነገ ሳዑዲ ጠዋት የሚገባውን አይደለ?
አዎ አዎ ተቀቤ። እሺ ተቀቤ ልካለሁ።
እሺ እሺ ቴንክ ዩ